hello ጤና ይስጥልን ብርቱ ቤት
ሰላም ነው አለን አለን ሰላም ነው አለን አለን እንትን ይሄ jackpot ተ- ይሄ ዘውዱ የሚል እንትን ተወራርጄ ነበርና እሺ
የሆነ ተመላሽ ነገር ያለው ይመስለኛል አ jackpot ላይ እኮ ቦነስ የለም ተመላሽ የለም jackpot
እኮ የሆነ balance ያው አንድ ባላንስ ቲም ወጥቶብህ ነው
አሃ አንድ team ነው የወጣበት jackpot ላይ
እ፣ እኔ እንጃ እስቲ አላወኩም፣ ግን ብቻ ያው የሆነ amount ብሎ ነው ያስያዝኩትና ያገኘው ብሎ ደግሞ በኮጎኑ እ፣ እንትን ብሎልኛል።
በቃ እንደዛ ከሆነ ያለው የ jackpot ID ው አለ አይደለ አሀ ID ው አለኝ ያው በቃ እሱን ቴሌግራማችን ላይ ላክልንና እም።
check እናደርግልሃለን እሺ የጨዋታዎቹ
አይ ID ው ማለት የመጨረሻዋ ነች አይደለ?
አ ከላይ ትኬቱን ያለችው እኮ።
ማለት ነው ከትኬቱ ላይ ያለች አይደል ID
አይ እሺ፣ ስንት digit ነች እ፣ ID ው?
ወደ ስድስት እንደዚህ አካባቢ ብቻ እርግጠኛ አይደለሁም እንደዛ አካባቢ አ።
ናት ቁጥሮች ናቸው አይ እሺ እሺ